hello hello ጤና ይስጥልኝ። hello አቤት ይሰማኛል።
ከቺፕ ነበር የምደውልሎት እ order ነበሩት አይደለ? እሺ ዛሬ መቀበል ይችላሉ?
አቮካዶ እና
ምን አሉኝ?
አቮካዶ እና
ምን ነበር የቀረቦት?
አዎ አቮካዶ አቮካዶ ስንት kg ነው የቀረቦት?
ሁለት ሁለት ሌላ የቀረ የለም?
አዎ እሺ እሺ ዛሬ ይመጣሉ። የት ነበር location ኡ?
ሳፋሪ
እ ቸርችል I mean ወሎ ሰፈር ነው?
አይደለም እም፣ ሳፋሪ ሳሊት ሰሚት ኪዳነ ምህረት አዎ እሺ በቃ እሺ፣ driver ኡ ሲደርሱ ይደውላሉ።
እሺ ግን እች ግሩፕ ላይ ያለው ልጅ አላውቀውም ቢኒያም የሚለው
አሀ የተሳሳተ ሰው ገብቶ ነው።
አይ ሳስተን አይደለም ሰፈሩ ቅርብ ስለሆነ ነው ጆይን ያደረኩት ስለዚህ እሱን ኮንፈርም አድርጊ ቲም ሊደሩ እንጂ እርሱ ክሬት አላደረጉም።
እኔ ክሬት አላረኩም ጆይን ያደረኩት አ፣ እ- እሺ ሌላ የቀረቡት አይተም የለም ያለን የለም። እሺ በቃ መልሼ ልደውልሎት ስልኩን እ፣ ል- እነግሮታለሁ ወይ ደውልሎት አደርጋለሁ። እሺ እሺ መልካም ቀን።